ሄሎ ሄሎ ሰላም ይሰማል?
ሲስተር
ሰላም ነው?
ከአራት ቀን በፊት ለኮቪድ ከሲቢቢ ወደ ከሲቢቢ ወደ አኮንቴድ ስልክህን ንገረኝ። ወደ ሜጀር ውስጥ
ምን ማለት ነው?
ስልክህን ንገረኝ።
ምን አልሽው?
ስልክህን ንገረኝ ወንድሜ።
ስልክ ዜሮ ዘጠኝ አስራ አምስት እሺ፣ ሰባ አራት እሺ፣ ዘጠና አራት እሺ።
ሰባ ሰባት እ እሺ
እዚህ ላይ deposit አድርጌው ሰባ ነበርና አራት ዘጠና አራት አልገባልኝም።
ሰላሳ ሰባት አይደለ?
ዜሮ ዘጠኝ አስራ አምስት ሰባ አራት ዘጠና አራት እ ሰባ ሰባት ቴሌግራምም ትሬስ አድርጌው ነበር። እ እያየሁልህ ነው። ቆይ ወንድሜ እሺ
ስንት ብር ነው ወንድሜ? Hello Hello ስንት ብር ነው?
ምን አልሽኝ?
ብሩ ስንት ነው?
መቶ ብር
ሀምሳ ሀምሳ ብር ነው ንዑስ በአንድ ላይ እ?
መቶ ብር ሀምሳ ሀምሳ ነው ንዑስ በአንድ ላይ Hello።
መቶ ብር ሀምሳ ሀምሳ ብር ነው ንዑስ ድምፅሽ ከፍ በአንድ ላይ በእናትሽ አይሰማኝም።
ሀምሳ ሀምሳ ብር ነው ንዑስ መቶ ብር ነው ምን አልሽው?
ሀምሳ ሀምሳ ብር ነው ንዑስ መቶ ብር ነው አንድ ላይ
አንድ ላይ ነው ወይስ አንድ ላይ ነው? ወርዋን ውሸት ነው ማለት ሰንብጋችሁ ሰለዩ ልዓውሽ ወሐን በ- ቀኑን ትነግረኛለህ በሀያ ስምንት ነው አ?
መቶ ብር ነው አንዴ ያስገባሁት አልገባልኝ።
እኮ በሀያ ስምንት ቀኑ በሀያ ስምንት ቅዳሜ ነው ዕለት ቅዳሜ ዕለት
እሺ deposit አስራ ነው ሁለት ሰዓት ላይ deposit አይደለ
እ deposit ነው አይደለ ኧረ በእናትሽ Miss ምን ምን ምልሽ አይማ አይገባሽም እንዴ? ቅዳሜ ዕለት አስራ ሁለት ሰዓት ላይ መቶ ብር አስገብቻለሁ አልገባልኝም።
እንትኑን እሱን ላክልኝ message ኡን አረጋግጭልኝ።
ላክልኝ message ኡን ስልኩን ነገር ላክልኝ ሲያረግ እንዴ message ኡን ላክልኝ የተላከልህን message deposit ስታረግ የተላከልህን message ላክልኝ ቴሌግራም ላይ ያረኩኝ ማን ነው ስምህ ቴሌግራም ላይ
ምንም መልስ ላሽ አይሰጡኝም ወይ ለአንቺ text ላድርግልሽ አዎ፣ forward አዎ።
ላድርግልሽ አዎ ወንድሜ አሁን ከላይ አድርገው እሺ አሁን አሁን አረግልሻለሁ እሺ እሺ ቸልሴ